አዲስ አበባ ሁሉ ተገዝቶ ነው። ጤፍ ይዛም እንትና ይዛም ሄሎ ሰላም ነው። ይቅርታ ሲስተም ትንሽ እያስቸገረ ስለሆነ የተስተካከለ ነው። እሺ ይቅርታ በጣም ሲስተም እየተስተካከለ ነው። ቀጥኝ ሲስተም እየተስተካከለ ነው። እሺ ወንድሜ ትንሽ ዊዝሮ ብዬው ግን ገብቷል ወደ እናንተና አውቶራይዝ ይፈልጋል።
ገብቶኛል እኮ system እያስቸገረን ስለሆነ ይቅርታ ትንሽ ትታገሰናለን።
እሺ እሺ መልካም እሺ